hello ጤና ይስጥልኝ።
ጤና ይስጥልኝ።
አብረ ይስጥ ብለውልን ነበር።
ቺፕ ነው?
አ ቺፕቺፕ ነው።
አቮካዶ እያዘዝን ማለት ነው። አልሞ group አልሞላ ማዘዝ ከጀመርን አንድ ሰዓት ብቻ ነው፣ ግን group limit ምናምን የሚል message ያመጣል።
okay ከሚያስፈልገው ሰው ላይ ሞልቶ ነው ከሚያስፈልገው ሰው
አልሞላም። group ኡ ገና ስም- ስምንት ነው። አስር group ነው የሚፈልገው፣ ስምንት ላይ ነው ገና ያለው፣ ግን restrict ያደርገናል
okay። link ኡን የላኩለት
እ?
ሰው ነው እንደዛ የሚለው link ኡን የላኩለት ሰው ሊገባ ሲል ነው እንደዛ የሚሉት።
አዎ ሊገባ ሲል እ፣ ምናምን limit እያለ ይጽፋል።
okay እስኪ ምናልባት የ system ችግር ስለሚሆን መ- ትንሽ የቆየ ሞክሩታ።
እ፣ እ፣ እሺ ሌላ ሰው ጋር ደግሞ ስንሞክር ይገባል። እንዲህ እያለ እንትን ጊዜውን ፈጀብ።
ያ ሰው ምናልባት አፕዴት አላደረገውም እንዲያን ስልኩን
ኧረ ችብችበን እየከፈሉ ነበረ እየከፈሉ ነበር አፕዴት- ትላንት። አዎ አድ- አፕዴት ይሁ- በሆነው እንትን ለራሳቸው ማዘዋል፣ ለሌላም ሰው ከፍለዋል። የብዙ ሰው እንደሱ እያለ ያለው የአንድ ሰው አይደለም።
ኦኬ እሺ። ድጋሚ ሊንኩን ቢሮ- ላከው ይሎላቸዋል። ምናልባት የሲስተም ችግር ሊሆን ስለሚችል
እሺ የሚያስቸግሮት ነገር ካለው ካለ-
እሺ
ኦኬ እሺ። መልካም